ጤና ይስጥልኝ እኮ በጣም ነው። በእናንተ በኩል በእናንተ በኩል ማለት ነው
እሺ
አ፣ በስህተት ብር አስተላልፌያለሁ ወደ ሌላ ሰው ምን- ምን አሉኝ?
በስህተት ወደ ሌላ ሰው አስተላልፌ ብር ማለት ነው።
የቴሌ ብር
ሌላ
hello፣
አቤት ምናልሽኝ?
እሺ በቴሌ ወደ ቴሌ ብር ነው ወደ ሰዓት ያስገቡት።
አዎ በስህተት ማለት ነው ወደ ሌላ ሰው ቴሌ ብር አስገባውና ቴሌዎች ደግሞ ከዚህ በፊት አናግሬያቸው ነበረ እናንተ እናስመልሳለን ችግር የለውም ብሎ ብላችሁ ነበረ እናም የተመለሰ ሳምንት ሆኖታል።
እሺ ከኛ side ምን ምን አንዴ ከ- credit ከተደረገ ቴሌ ብር እሺ ማውራት ያለባችሁ ቴሌ ብሮችንማ አናገርኳቸው።
አዎ እነሱ ናቸው ደብዳቤ ጽፈው ይሄ የተሳተ ነው ብሎ ከእናንተ ሲሆን ለእኛ የሚያሳውቁት
እና እኔ አሁን ቴሌ ውስጥ ነው ያለሁት።
እነሱ ለእኛ ደብዳቤ ጽፈው ይላኩልንና ለምንድን ነው እናንተ ይላኩ ለምትለው በእናንተ በኩል አይደል እንዴ እየተላለፈ ያለው?
አይ no no የተሳተ ስልክ እስከሆነ ድረስ እኛ ወደ ተሳተው ነው ትክክለኛው ብለን የምናምነው ስለዛ ወደ እሱ ነው የሚገባው
ምንድን ነው ያልሽኝ?
የተሳተው ስልክ ስለሆነ እኛ ጋር የሚመጣው በተሳተው ስልክ ነው የሚገባው። ለምን እሱ ነው ትክክል ነው ተብሎ ምን- የሚታሰበው በእሱ ነው የሞሉት አይደለ? እርስዎ ተሳስተው አይደለ? አይደለ?
አዎ።
hello እኮ አዎ፣ እሺ እንደዛ ከዛ በኋላ እና- ቴሌ ብሮች የእናንተ እንዴት ነው እና እንዴት ነው ማድረገው? እና እና እንዴት ነው already- የሚያሳ እና ለምን እንዴት ነው የሚያሳውቁት? ንገረኝ እስኪ። ሳምንት ሰው እኮ ያውቃሉ፣ ሳምንት ሙሉ በኢሜል ያውቁታል፣ ይለምናል እንዴ?
process ኡን ያውቁታል። አይ መለመን ምንም የቻፓ ጥፋት አይደለም።
እ?
ተረዱኝ? ይሄ የቻፓ ጥፋት ሆኖ አይደለም፣ የኛ ጥፋት ሆኖ አይደለም።
አይደለም ተሳስተው ቢሆንም ነው እኮ ተሳስተው አሁን ደግሞ- ቴሌዋን ቴሌብሮች እያሉ ያሉት ቻፓን ጠይቁ፣ ቻፓን ለእኛ ያሳውቁ። ቻፓዎች ደግሞ አይደለም።
ካሳውቁ በኋላ ይመለሳል።
አሁን እርስዎ ባንክ ሄደው ገንዘብ ሲያስገቡ አይተሳስቻለሁ ድጋሚ ያስወጡልኝ ማለት ይቻላል ከዛኛው ሰውዬ ጋር? even በራሱ አሁን እኮ ገንዘብ እነሱ ምን እንደተፈጠረ ታውቂያለሽ? አደ
እሺ፣ ሌላው ሰውየው የ- እያዳመጥኩት ነው እንትን- የቀጠለው።
እንትን ያለ የተላከለት ሰውዬ ስ- ሲሙ የተዘጋ ሲም ነው ባሽ
አዎ፣ እንደዛም ሲሆን እነሱ እኮ ያውቁታል መንገዱን። ሲጀመር ቴሌብር ላይ account ባይኖረው ራሱ ሰውየው account ሲከፍት ቀጥታ እሺ credit ተደርጎ አሁን ይገባል።
እ፣ አይደለም እናንተ approve ስታደርጉ ብር ስን ማን ወደ ቴሌ ብር እናንተ ታያላችሁ እሺ፣ አናይም። እኛ ቁጥር ቀጥታ ነው የምናስገባው። ለምን እናንተ ትክክል ናችሁ ብለን ነው የምናስበው።
okay ለዛም እ፣ በእናንተ እሺ ቀጥታ ነው አሁን የምናስገባው።
ለእናንተ እንዴት ነው ማሳወቅ ያለባችሁ
እነሱ ያውቁታል። የ email process አለ፣ ያውቁታል። በኢሜል ነው የሚልኩልን። hello